ከሚገርም የሚኖር
hello ወይ እንዴት ነህ?
ሰላም ነው።
ሰላም ነው፣ ሰላም ነው።
አ ሰላም ወይ አማን ነው። አለን አለን።
እ፣ ቅድም አ ይሄ ሎኬት የሚከልኝ አልከው ማለት ነው።
አ
እ፣ እሱ ማለት ነው ይሄ እንትን አይደል የንፋስ ስልክ ነው እኮ
አ ወደዚህ ዞር አይደል አሁን
አላዞርንም። ምንድን ነው ያደረግንልህ? ያደረግነው ስራውን እ እ ስራውን ጨረስንላችሁ። እናንተ ሎኬሽን ቀይሩ።
በቃ ችግር አይቻለሁ። ቀለሙ አመሰግናለሁ በጣም እሺ፣ እሺ።
አ በጣም አመሰግናለሁ። እንትን ነው ይኸውልህ፣ ሁለት ሺህ አስር ላይ እዛ አይዲ ሰጠ ነበር እና
ማ ኤክስፐርት ያደረገ ነው አየ ነው እና ኮምፕሊት አደረግ ነው።
ትክክል። በቃ መሸኛ ይዛ መጣች። ከዛ ማኑዋል ይዛ ስለቆየች ነው። ልክ ነህ።
እሺ፣ እሺ።
እሺ፣ አመሰግናለሁ በጣም ቀለሙ